ሄሎ
ነበር ደውሎ መስመር ተቋርጦ ነው።
ሄሎ ደውላ አስመዝግበውት ነበር።
አስመዝግበዋል፣ አስመዝግበዋል። ቆይ እስኪ ትራንስ እዚህ shift ኃላፊዋን እናገናኝሽ። አንዴ ጠብቂ። እኛ customer ነን።
እሺ ችግር የለውም።
እሺ እንኪያናሽ
ሄሎ
ሄሎ ጤና ሄሎ፣ ይስጥልኝ።
ጤና ይስጥልኝ። እኔ እመቤት እግዚአብሔር ይመስገን። በየትኛው ስልክ ቁጥር ነበር ያስመዘገቡት?
መስፍን ነው አስመዝግቤ ያለ ያለ የእናንተ መስፍን promotion ኑ እና ለፍጹም ደውለናል። ገዛኸኝ ነበረ እኔ ባለፈው መቶ አይቶልን ነበረ። ፍሳሽ ሁሉ እየፈሰሰብን ነው ያለው።
እሺ TIN number ሩ ገዛኸኝ የእናንተ እንትኖች ማለት እ?
የመስመር ኃላፊ ነው ገብቶኛል። TIN number ይንገሩኝ እንዳይሉት የተመዘገበው።
ሶ- እሺ ሶስት ዜሮ እሺ
ስልሳ አራት ስልሳ አራት አስራ ስድስት አስራ ስድስት ሁለት ሰላሳ ሶስት ሁለት የእኔ እመቤት በጣም ነው የተቸገርነው። ሰላሳ ሶስት እሺ መስመር ላይ ጠብቁኝ።
ባ- አይመስለኝ እሺ የእኔ እመቤት
መስመር ላይ ያሉ ደንበኛችን አለው አለው አለው ማይ ልደታ ክፍለ ከተማ ቀበሌ ዜሮ ሰባት አስራ ስምንት ነው።
አምሳ አንድ
አዎ ሀምሳ አንድ አምሳ አንድ አዎ አዎ አዎ ፕሮሞተር ወይም የመስመር ኃላፊው ደውሎ አስመዝግቦሎታል።
አስመዝግበዋል። አሁን መስፍን ልክ ነው። አዎ እስካሁን የጥገና አዎ።
ክፍሎቹ አልመጡሎትም።
ምንም ይኸውልሽ ከትናንትና ጀምሮ ነው ድራፍት ራሱ ውስጡ ነው እየፈሰሰ ያለው እና ባለፈውም ገዛኝ አይቶታል ከሳምንት ከስድስት ነው ከአራት ቀን በፊት ማለት ነው። አሁንም እንደዚህ ይኸውልሽ ደግሞ እዚህ ማህበር አለ ዛሬ ከስተመሮች ነው።
እሺ እ፣ ቢሮ ፋይል ወይም ያፍራልና ጤና ክፍሎች በሁለት ሰዓት ውስጥ እንዲመጡሎት መዝግቤ አስተላልፍሎታለሁ።
እባክሽን እመቤት እባክሽ እሺ እኔ እናትሽ እሺ፣ አመሰግናለሁ።
ስለደወሉ እናመሰግናለን። ስለ አገልግሎት እሺ፣ እማ- ያሳባሴ ቤተሰቡ ድምጽ ዋን መልካም